ጤና ይስጥልኝ ሰላማዊት ነኝ እባክዎ ምን ልርዳዎት ጤና ይስጥልኝ
ሄሎ ጤና ይስጥልኝ ኢድሮጋ ሰላማዊት ነኝ እባክዎ ምን ልርዳዎት እንትን ነበር outbound access feature number five ፈልጌ ነበረ ምን አልሽ- ምን አሉኝ ይቅርታ
እንትን outbound access feature number five
outbound
feature ኡን ፈልጌ ነበረ okay feature number five outbound ማለት ነው
check አድርጌ ል- እ፣ መልሼ ልደውልሎት ልጠብቅ ወይስ መስመር ላይ ወይስ መስመር ላይ ደውይልኛል ጠብቁኝ እሺ እሺ እናቴ እሺ ነበር five አልኳት three ም ቢሆን ባልኳት ኖሮ አምስት ስለሆነ ጭንቅላቴ ላይ ያለው አምስት አልኳት ሶስት ባልኳት ኖሮ እንትን አፋላጊ ደውዬ እኮ ነው ድሮ ጋር ፊዚዮቴራፒ ሮቢካማ የለም ሽንኩርቱን ትቀንሻለሽ አይደል? ኧረ ሳንቲም የተበላ ሳንቲም የተበላ እየፈለገች ነው። መስመር ላይ ጠብቂ አለች። አይቻልም። መንግስት አባራት ላይ ላይ እንዴት እንደወጣች ዶሮ ዶሮ እንዴት መታኝ እንደሄደ ከዛ ክብር ላይ አይደለም በር ላይ እኮ ነው እንዲህ ልገባ ስል እንዲህ ስል ሄሎ ሄሎ ሄሎ ዘግቼው መደወል ይሻለኛል።